አይደሉም አይደሉም
ሄሎ ሄሎ ጤና ይስጥልኝ
ሰላም ነው አባ?
ሰላም ምንም ችግር የለም አዎ እንዴት ነህ? ሰላም ናችሁ?
አለን አለን እ ጥቅል ጎመን አልተረከቡም አይደል
አስራ አምስት ነበረ ቀረ።
አስራ አምስት ኪሎ
አዎ እሺ ነገ የት ላስልክላችሁ መረከብ የምችሉት የት ነው እዛው ነው ጤና ጣቢያ ጤና ጣቢያ ልደታ ጤና ጣቢያ
ዳግም ህዳሴ ያለ ዳግም ህዳሴ ዳግም ነው በቃ እሺ ጋስላችኋለሁ እና ኧረ ትረከባላችሁ በእናትህ በጊዜ እንዲመጡ አድርግልን። በእናትህ በጣም እያመሸ እኮ እየመጡ ነው።
እሺ አ- አሳውቃችኋለሁ አ- ብዙ ብዙ complain አቅርበው ለ driver manager ኡ ነግሮታል ጊዜ እንዲደርስ እንዲ- እንዲላቸው እኔም አሳውቅልዎታለሁ እኮ ኧረ በእናትህ ለምን? ምክንያቱም እኛ አምሽተን ወደ በሰርቪስ ስለሆነ የምንሄደው በጣም እያመሸብን ነው።
ልክ ነው ታው እስቲ በጣም complain እየቀረበ ነው ከእናንተም በኩል እኔም አሳውቃችኋለሁ ድጋሚ
እሺ አባ።
እሺ መልካም ምሽት እሺ